ጤና ይስጥልን። ቤት ቤት ለዴት ነው የምንረዳው።
ቤስት ቤት ዘጋሁት።
አቤት።
ቤስት ቤት እሺ፣
ፓስወርድ ስትገባ እምቢ አለ። አልገባም።
በሌላ ብሮዘር ሞክረው።
ሞከረ እምቢ አለ።
እሺ፣ ብዙ ጊዜ ነው እንዴ ሞከርከው?
አሁን ሶስት ጊዜ ከሞከርክ በኋላ እምቢ አለች።
ብዙ ጊዜ አትሞክረው። እሺ፣ አንድ ሰዓት ምናምን ያህል ጠብቀውና ማለት ነው። አንድ ጊዜ ብቻ ፎርጌት ፓስወርድ በለው።
እምቢ አለ። አሁን ሞከረ።
እኮ አንድ ሰዓት ምናምን ጠብቀውና አንድ ጊዜ ብቻ forget password በለው። ብዙ ጊዜ ከደጋገምከው ላይመጣልህ ይችላል።
እሺ ከአንድ ሰዓት በኋላ እሺ እሺ